Hello? Hello? Hello
አቤት አይሰማም።
ሰላም ጤና ይስጥልኝ። ቴሌቪ
ለምን ሴት ገብቶልኝ ነው?
አዎ የቴሌቪ ቴሌቪ game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
ምንድን ላፕ ነው አቤት
እ ምን አለ?
ሴት ገብቶ ነበር ልጅ
የቴሌቪ game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
game ኦችን አዎ game ነው።